ጤና ይስጥልኝ ማችሁ ወርቅ ጤና ይስጥልኝ ማችሁ ወርቅ ሄሎ ሄሎ ሄሎ ሄሎ አቤት አቤት አባት አቤት ምን ልታዘዝ? ሄሎ ሄሎ ምን እንደ አይነገርም አይነገርም። ሄሎ
ማንን?
ኧረ አባት አንተ ነው የደወልከው እኮ ማጅክ በርገር ነው ማጅክ በርገር
አባ